ኤርኤስሊ ሪፖርት ነው እባክዎ የሚለዳው
ኤጀንት ፈልጌ ነበረ።
ያናግሩበት
ይህ
ያናግሩበት ቁጥር ያዙ።
ይህ አይደለም
አይደለም ቁጥር ልሰጡት ነው። በምትሰጡት ቁጥር ደውሎ ያናግሩታል።
እሺ እሺ ዜሮ ዘጠኝ ሀያ አንድ ሰባ ስምንት
ስምንት አርባ ዘጠኝ
ዘጠኝ ሀያ ሁለት
አምስት እሺ